አይደለም? አዎ ሄሎ፣ አቤት ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ከችፕችፕ ነበር የምደውልዎት።
እሺ ወገኔ ኖት?
አዎ
Okay። Complain አቅርበው ነበር የጸጋ አልተመለሰም ብለው ብር ጠዋት።
አዎ ይቅርታ በጣም ተመልሶላታል ጸጋ ብሩን wallet ላይ ተመልሶ ብሩ ሰማንያ አንድ ብር። ዛሬ ደግሞ ፓፓያ አዛበታለች።
Okay። ስለዚህ በምን ተልኮላታል?
ስደውልላት ስልክ አታነሳማ። wallet ዋ ላይ ተመልሷል ብሩ። ብሩን ተመላሽ ቴሌ- ካደረግ ቴሌብር ብሩን wallet
አዎ ዋ- no no መች- wallet ላይ ችፕችፕ የእንትን wallet ነው?
ላይ Okay ችፕችፕ wallet እዛ ላይ- ኦኬ።
አዎ እዛ ላይ ስለዚህ ተም- እዛ ላይ ችግር የለውም።
ተመላሽ ነው።
እሷ ቴሌብር ላይ ቼክ አድርጋ ነው በቴሌብር ነው እነሱም ሲሉኝ ስለነበረ የምንመልሰው ኦኬ አይደለም ቴሌብር ላይ ችፕችፕ ቼክ አል- ቼክ ችፕችፕ አድርጋ- ዋሌት ላይ ሰባ አምስት ብር ልከንላታል። ዛሬ ደግሞ እርሶ ግሩፕ ላይ ያዛበታለች። እርሶ በቃ ግሩፕ ችግር ላይ የለውም።
ሳይሆን በራሷ ፓፓ አዎ፣ ያዛለች አዎ፣ ፍሬት አርጋ ግሩፕ ችግር የለውም እሱ። አይ በቃ እንደዛ ከተላከ ችግር የለውም። ድንቹ ወጥቷል። እዛ የሆነ ኦርደር ነበር ጧቼ ካርጌሎት ነበር ወገን የሚል አይደለ? አዎ ወጥቷል።
ዛሬ።
ይደወሎታል። አዎ እሺ፣ እሺ፣ እናመሰግናለን።
መልካም ቀን እሺ።